ሄሎ
ሰላም ሲስተር።
ቤት እንዴት ነህ?
Alhamdulillah. Sistaray, eh, ina account check withdraw yau.
እህ
Ina account.
እሺ ቪዲዮ አድርገህ ነው?
Ha, withdraw አሁን ያ- ኦክቶበር
እሺ ኦክቶበር አንድ ነበር አንድ ሺ አምስት መቶ አስወጣ ነበረ።
ኦክቶበር በአን- አንድ ነው።
ሀ እሺ
ሺ አምስት መቶ ነበረ እስከ አሁን ምንም አልገባም። እስኪ ጠይቅላት እሺ እሺ ቤት ቤት ቁጥርህን ንገረኝ።
ስለ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ስንት ሀያ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ አንድ ሰላሳ አንድ ሀያ አራት መጨረሻ ሀያ አራት እሺ አንድ ሺ አምስት መቶ ነው ያልከኝ? አ?
አ ጠብቀኝ እሺ አሁን
እህ ምን አልከኝ?
balanced ያለሽ ነው።
balanced ይላል?
ሀ በል ይኸው እሺ አሁን አይገባም።
ሄሎ አ- አቤት withdraw ነው አይደለ? ወደ ቴሌብር ነው withdraw ያደረግከው?
አ
okay እሺ ምን መሰለህ እ ዘ- ምንድን- ቴሌብር ቁጥር ዜሮ ዘጠኝ ዘጠና ሁለት ሰላሳ አምስት ዘጠና ዜሮ ዜሮ ነው አይደለ?
አ አ አዎ ልክ ነህ። balanced ይላል ግን እ ሳንቲምፔዎች approve ስላላደረጉት ነው እ እና approve እንዲያደርጉ inform አደርግልሃለሁ። አንተም ደግሞ ደውለህ approve አድርጉልኝ ማለት ትችላለህ ሳንቲምፔዎች ጋር።
እሺ ልደውል
አዎ ቁጥር ልስጥህ
ምን ስልክን ባይ እ ምን ምን ልስጥ የሳንቲሞችን ስልክ ልስጥህና እ?
እ balance ይላል ግን approve አልተደረገልኝም በላቸው። እኔም inform አደርግልሃለሁ።
እሺ እሺ ንገ- ዜሮ ዘጠኝ ሰባ
ቆይ ቆይ እሺ
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አሁንም አርባ ሰባት
አርባ ሰባት ሁለት ነው አዎ ከዛ አስራ ስድስት መጨረሻ
አስራ ስድስት አዎ ሳንቲም ፔዎች ናቸው እና approve አልተደረገልኝም በላቸው። እሺ እሺ እኔም እኔም አሳውቅልሃለሁ።
እሺ እሺ ስለደወልክ አመሰግናለሁ።
በደንብ ያስግላል ነው እሺ እሺ አባቴ እሺ